ሄሎ ሄሎ እንዴት ዋሉ?
ሰላም ምን ልርዳዎ።
connection አይሰራም ወይስ ምንድን ነው? አል- አልከፍታለኝም ከሆነ ሰዓት ጀምሮ
በ- በ VPN ይሞክሩት እስኪ እ? እ?
በ VPN VPN?
ይሞክሩት። አዎ አዎ
አይ እንትን ይለኛል ዶ- date ምናምን አስተካክል ይላል። ሙሉ ቀን ሲጠቀምበት ነበረ ግን አሁን ከሰላሳ ደቂቃ በፊት እ፣ እንትን ሰዓትህን አስተካክል ምናምን ይላል። ሰዓቱን ሳስተካክል ምንም እንትን አይልም። ምን ሲሆን ነው?
እኮ እስኪ በቪፒኤን ይሞክሩትና ካልሰራ ያሳውቁን።
እሺ።
እሺ መልካም ቀን።